hello አቤት ሰላም ነው አቤት YouTube እሺ ሰላም እንትን ቲኬት ለመግዛት ነበር ለኮሜዲ እሺ እሺ እሺ ስምዎትን እባክዎት ይንገሩኝ ግርማዊ
ግርማይ
አዎ አባቴ ስም ተስፋዬ እሺ ግርማይ ተስፋዬ አዎ
ስልክ ቁጥር
ዜሮ ዘጠኝ ሰማንያ ዘጠኝ
0989 ዜሮ ዘጠኝ ሰማንያ ዘጠኝ እሺ
ሀምሳ አምስት 55 ሰላሳ ስምንት ዜሮ ዜሮ 3800 አሃ።
ብዛት ስንት ነበር እርስዎ ብቻ ነው ሌላም አለ ሁለት ሁለት አዎ።
ግርማይ ተስፋዬ
የኔ አዎ።
እሺ ስለ ደወሉ እናመሰግናለን መልካም ቀን እንዴት አድርግ አሁን ምንድን ነው ማድረገው እ፣ ቲኬቱን ነገ ከስድስት ሰዓት እስከ አስራ ሁለት ሰዓት ባለው እ፣ ከዚያው ኢኮኖሚክስ ህንፃ ላይ ያገኙታል አዎ፣ ዝም ብዬ ልምጣና እዛው ነው የምከፍለው አዎ ከዚያው ነው የሚከፍሉት እሺ እሺ እናመሰግናለን እሺ መልካም ቀን እናንተም እሺ እሺ